ሽብርብ ሽብርብ አካሂዷ ያዝ ያዝ ያዝ ያዝ ነው መውደዷ ወጋነ ቀሌ አመለካከቷ ከውብም ውብ ሸጋዬ የስራ ከራሷ ፍንጭቷ ነው ምልክቷ ለስላሳ ነው ሰውነቷ ሽብርብ ሽብርብ አካሂዷ ያዝ ያዝ ያዝ ያዝ ነው መውደዷ ወጋነ ቀል አመለካከቷ ውቡን ውብ ጎድዬ የሷ ሳከላቷ ወድዬ በቀዝቃዛው አየር እንደ መኸር ሰብል ወድዬ ንፋስ እየገራው ፀጉሯ ሲሰናፈር ወድዬ ከፏፏቴው ግርጌ በተዋበው ስፍራ ወድዬ ላያ ትመስላለች የጧት ፀሐይ ጭራ ፍንጭቷ ነው ምልክቷ ለስላሳ ነው ሰውነቷ ሽብርብ ሽብርብ አካሄዷ ያዝ ያዝ ያዝ ያዝ ነው መውደዷ ወጋነ ቀል አመለካከቷ ከውብም ውብ ሸጋዬ የስራ ከላቷ ፍንጭቷ ነው ምልክቷ ለስላሳ ነው ሰውነቷ ሽብርብ ሽብርብ አካሄዷ ያዝ ያዝ ያዝ ያዝ ነው መውደዷ ወጋነ ቀል አመለካከቷ ከውብም ውብ ወዲዬ የስራ ከላቷ ወዲዬ ከዚያ ከላይ አምባ ጎጆዋ ተሰርታ ወዲዬ አይን ከሚማርክ ጸጥ ካለ ቦታ ወዲዬ ያችን የሸጋ ልብን የምትረታ ወዲዬ የምትናፈቅ ናት ጧት ታይታ ለማታ ፍንጭቷ ነው ምልክቷ ለስላሳ ነው ሰውነቷ ሽብርብ ሽብርብ አካሂዷ ያዝ ያዝ ያዝ ያዝ ነው መውደዷ ወጋን ቀል አመለካከቷ ተውቡብ ወዲዬ የሷ ሳከላቷ ፍንጭቷ ነው ምልክቷ ለስላሳ ነው ሰውነቷ ሽብርብ ሽብርብ አካሂዷ ያዝ ያዝ ያዝ ያዝ ነው መውደዷ ጉዟን ቅል አመለካከቷ ውቡ ውብ ሸጋዬ የሰራ ከላቷ ወድዬ ዙሪያው አካባቢ ሁልጊዜ አረንጓዴ ወዲዬ ልግለጥላት ብዬ ያለውን በሆዴ ወዲዬ ገባ ወጣ ያለች አይኗ መቼ ጠግባል ወዲዬ ሰቀቀን ሆኖበት አይን እርሷን ይራባል ፍንጭቷ ነው ምልክቷ ለስላሳ ነው ሰውነቷ ሽብርብ ሽብርብ አካሂዷ ያዝ ያዝ ያዝ ያዝ ነው መውደዷ ወጋነ ቀሌ አመለካከቷ ከውቡም ውብ ሸጋዬ የስራ ከላቷ ፍንጭቷ ነው ምልክቷ ለስላሳ ነው ሰውነቷ ሽብርብ ሽብርብ አካሂዷ ያዝ ያዝ ያዝ ያዝ ነው መውደዷ ወጋን ቅሌ አመለካከቷ ውቡም ውብ ሸጋዬ የእሷ ሳከላቷ ርብ ርብ ርብ አካሂዷ ያስ ያስ ያስ ያስን መውደዷ ወጋን ቅል አመለካከቷ ውቡን ውብ ሽካዬ የስራ ቅራቷ ብጅቷን የው ምልክቷ ደስታሳን የው ሰውነቷ ሽብርብ ሽብርብ አካሄዷ ያስ ያስ ያስ ያስን መውደዷ ወጋን ቅል አመለካከቷ ውቡ ውብ ሽካዬ የሰርፋ ክላቷ ሽብርብ ሽብርብ አካሄዷ ያስ ያስ ያስ ያስን መውደዷ ወጋን ቅል አመለካከቷ ውቡ ውብ ሽካዬ የሳሳ ክላቷ ሽብርብ ሽብርብ አካሄዷ ያስ ያስ ያስ ያስ ነው መውደዷ ወጋን ቅል አመለካከቷ